hello hello hello ደህና ይስጥልኝ። ዋሽንግተን ሆስፒታል እ አዎ የማህፀን ዶክተር አለ እንዴ? እና የህፃናት እ የማህፀን ዶክተር ወይ እና የህፃናት እ የማህፀን እና የህፃናት ነው ያልኩት። እና የማህፀን እ hello የማህፀን ሐኪም ላይ ያለው ቅርንጫፍ ነው ያለን እ